hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ቃሲዳን እባላለሁ። የምደውልልዎት ከ Glory real estate ነው።
እሺ ሰላም ነው።
እ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርስዎ የመግዛት ሀሳቡ ካሉት መረጃ ልሰጠው ነበር።
አይ የለኝም። እኔ ሰንሻይን የምሰራው real estate አለ።
okay እሺ እሺ። ሲኖሮት ይደውሉ። ምናልባት ሌላ የሚፈልግ ሰው ካለ ይደውሉልኝ።
እሺ እሺ አመሰግናለሁ።